ሄሎ ሄሎ፣ ጤና ይስጥልኝ።
ወይ አብሮ ይስጥልናል።
ባ ከቺፕቺፕ ነው የምደውልልዎት።
እሺ ሀያ ግሩፕ እቃዎችን ኦርደር አድርጎ ነበር አይደለ?
አይ አይ ሄድ- ሄድ- የተሳሳ- የተሳሳተ ነው እኮ ሎኬሽን ተስ ነበር የዛኔ
ኦኬ። ሀያትን ሄሎ።
አያውቋትም?
አዋራትም ከእናንተ ነው ስልኳ ወስጄ አጋጣሚ በእሷ እንትን ገብቼ ከእናንተ እጄ ደውዬላት ነው ከእሷ ጋር እንትን ያልነው በሱ እንጂ አሁን አይደለም።
አይ okay። እሺ።
ይሄ ከዚህም በፊት ነው። ሰው ደግሞ ጊዜ አይሰራም፣ ያስግራል። እሺ
ሌላ ሌላ ንቁት ቁጥር አለ?
አይ አላውቅም እኔ እሱ ሌላውን እሺ፣ መልካም አሁን ቀን።
እሱ የነገረኝ ሾፌሩን በነገረኝ ሞክላት እንትን አይልም አይ- አይሰራም። እኔ ወረዳ ሁለት ነኝ። እሺ እዚህ ልደታ
Okay። እሺ፣ እሺ፣ እሺ እሺ።